ሄሎ ጤና ይስጥልኝ። ሄሎ አሎ ጤና ይስጥልኝ።
አብሮ ጥሩ ሰላም አደሩ?
እግዚአብሔር ይመስገን። Flintstone Homes ነው የደወሉት። ምን ልርዳዎት?
አክሲዮን ሽያጭ ማስታወቂያ ሰምቼ እሺ
ምን ላይ ነው አክሲዮኑ ሽያጩ?
ምን አሉኝ?
አክሲዮን ሽያጩ ምን ላይ ነው?
ሪል ስቴት እና ኮንስትራክሽን ነው።
እሺ እ፣ ያው ዛሬ ጀምሮ አክሲዮን ሽያጭ እንጀምራለን ማለት ነው። እርስዎ የት አካባቢ ኖት?
እኔ ወደ ጉራጌ ዞን ነው ያለሁት።
እሺ እ፣ ስለዚህ እ፣ የሚጠቀሙት ስልክ ስማርትፎን ነው? just አፕሊኬሽኖችን አውርደው መጠቀም ይችላሉ።
አይ ለአዲስ አበባ ውስጥ ነው። አ?
አዲስ አበባ ውስጥ ነው፣ ግን ያው ከአዲስ አበባ ውጭ ላሉ ከስተመሮች ያዘጋጀነው አፕሊኬሽን አለና
አ፣ እሱንም በመጠቀም እ፣ መግዛት ይችላሉ ብዬ ነው።
እሺ መ- መነሻው ስንት ነው?
እ፣ ከሀያ ሺህ ብር እ፣ ጀምሮ ነው መግዛት የሚችሉት።
በቃ እሺ
ስለዚህ ልመዝግቦትና ሜቢ እንዲደወሉት ላድርግ።
አ አ፣ እሺ ስሞትም አልበል።
አንዋር ሐምዛ
እሺ አቶ አንዋር ማስታወቂያችንን ከምን ሰምተው ነው?
ሬዲዮ ላይ ሰምቼ ነው።
እሺ ስለዚህ እንዲደወሉት አደርጋለሁ። ዛሬ እሺ ይደውሉታል።
መርሃ እሺ እሺ